ሰላም ጤና ይስጥልን ቤት ቤት ቤት ነው የምልጠው
ከቴሌብር ላይ ሄሎ
ሄሎ፣ አይሰማም።
ሰላም ጤና ይስጥልን ቤት ቤት
ማታ ከቴሌብር ላይ ዲቪዝ አድርጌ ነበረና
ዲፖዚት ነው ውዝድሮ ዲፖዚት አድርጌ ነበረና መሴጁ ልካሄልናል ቴሌግራም ላይ መሴጅ ልካሄልናል
አይደል አላኩም።
አዎ ቴሌግራም ላይ message ኡን ላክልን እሺ ከዛ check እናደርግልሃለን
ማለት እንትን ከእኔ ላይ የተቀነሰው ምን መሰለኝ ነው የምልከው?
አዎ ከአንተ ላይ ከቴሌብሩ ላይ መቀነሱን የሚያሳየውን message ለእኛ ላክልን እሺ፣ አሁን እልካለሁ።
እሺ እሺ